ጤና ይስጥልኝ አሪፍ ነኝ። ከምነኝ እባክዎ ምን ልርዳው?
ከብር አንዱ ተይዞብኝ ነበረ ቆየ።
ይቅርታ ደንበኛችን ድምጾት ይቆራረጣል።
ብር ተይዞብኝ ነው እና እንዲለቀቅልኝ ፈልጌ ነው።
እሺ ደንበኛችን ስሞትም አልበል
አማ- አማኑኤል
አማኑኤል
screenshot ምናምን ልክ ያለው እና እሱ አሁን አራተኛ ሳምንት ሳምንት ሞላው።
አሀ ከዚህ በፊት አስመዝግበዋል።
አዎ አንድ ወር ሞላው እና እስካሁን ምንድን ነው?
በዚህ ስልክ ቁጥር ነው ያስመዘገቡት?
አይ ሌላ ነው ነገርሽ ስ- አዎ ንገረኝ።
ዜሮ ሁለት
ዜሮ ዘጠኝ ዜሮ ሁለት ሰላሳ ዘጠኝ
ሰላሳ ዘጠኝ አርባ ዘጠኝ
ሰላሳ ዘጠኝ ሰባ ዘጠኝ አርባ ዘጠኝ አርባ ዘጠኝ
ዜሮ ዘጠኝ ዜሮ ሁለት ሰላሳ ዘጠኝ አርባ ዘጠኝ አርባ ዘጠኝ
ሁለት ጊዜ ነው አርባ ዘጠኝ አዎ
ዜሮ ዘጠኝ ዜሮ ሁለት ሰላሳ ዘጠኝ አርባ ዘጠኝ አርባ ዘጠኝ አዎ
እሺ በዚህ ስልክ ቁጥር ነው ቴሌ እ ምን ከምን site ጋር ነበረ ከሁሉ ስፖርት እ በዚህ ቁጥር ነው ሁሉ ስፖርትም ቴሌብር የሚጠቀሙት
አዎ በ- በ- በዚህኛው ስልክ ነው ያው በ- በእሱኛው ስልክ ነው እንትን የሆነው እንትን የተባለው በዚህ ስልክም እጠቀማለሁ ወለ- በሌላም ግን ያው እንትን የተባለብኝ በሱ ስልክ አሁን በሰጠው አ- አ- ገንዘቡ እንትን የተቆረጠበት በዚህ ስልክ ቁጥር ነው በአርባ ዘጠኝ አዎ።
መጨረሻው አዎ አዎ ቴሌ- ቴሌብርም ላይ እ ሁሉ ስፖርትም ላይ በዚህ ነው የሚጠቀሙት እሺ ደንበኛችን ስለተፈጠረው መጉላላት ይቅርታ እንጠይቃለን እ ጉዳዩን ደግሜ እኔ አስተላልፍልዎታለሁ
እና ያው ድጋሚ ወር ለመጠበቅ ነው ወይስ
በፍጥነት ይስተካከልልዎታል አሁን ቆየ።
በፍጥነት ይስተካከል ቆይ ቆየ ተብሎ እኮ የሆነ በአስራ አምስት የሆነ በአስራ አምስተኛው ቀን ቢስተውል አዎ አሁን ያው ይገባል።
በአስራ አምስት በጣም ይቅርታ እንጠይቃለን ስለተፈጠረው ስህተት። አሁን በአጭር ጊዜ ውስጥ ይስተካከልልዎታል። መልካም ቀን ይሁንልዎት።